Hello? አንሶላ
እ Hello አቤት ይሰማል?
ይሰማል። ሰላም ነው?
አዎ ልንገርሽ እ፣ ብርድ ቤት account እ፣ ብር እ?
draw አድርጌ እህ
draw አድርጌ ብር እሺ አልገባም እስካሁን። ትናንት ማታ ነው
ምን አልከኝ? Withdraw ትናንት ማታ አድርጌ ነበረ።
እሺ በስት ቤት ስልክ ቁጥር የደወልክበት ነው?
ኧረ ደርሶኛ
ዜሮ ዘጠኝ አስር ዜሮ ዜሮ
ሰማንያ ስድስት ሰባ አራት ሰማንያ ስድስት ሰባ አራት ነው።
አዎ፣ ሰባ አራት
ስንት ብር ነው?
አንድ ስድስት መቶ አስር አንድ ደግሞ አምስት መቶ አስር
እሺ ጠብቀኝ።
علي حافظ ولا
ይቅርታ
اه وراء بلو ሄሎ
ይቅርታ። እሺ ሎድ እያደረገ ስለሆነ ነው። ጠብቀኝ።
እሺ صح ده رمضان
Hello
اه Processing ላይ ነው ያለው። እሺ ለቻፕ አሳውቀን የሁሉም ነገ ይገባል ብለዋል እና እስከ ነገ ይገባላችኋል። እሺ ዛሬ መቼ ይገባል?
ምናምን ስለሆነ ነው ነገ ይገባል።
ዛሬ ለምንድን ነው
ዛሬ አ- ነገ እናስገባለን ብለዋሉ።
አያ
እሺ መልካም ምሽት።